ሄሎ ጤና ይስጥልኝ።
አቤት
ቺፕቺፕ ላይ ደውለው ነበረ። ምን ልርዳዎት?
ኦርደር ያደረኩት እቃ እየደረሰ አይደለም። ጠዋትም ደውዬላችሁ ነበር። ሎንግ ታይም ሆነ።
ትናንት ነበር ኦርደር ያደረጉት።
በሀያ ሶስት ማድረግ ያለው በሀያ አራትም ማድረግ ያለው የት ነበር ሎኬሽኑ?
በሀያ ሶስት ኮኔ ከፊ ነበር። በሀያ ለሞቴ ሀያ ሁለት ለሞቴ።
okay በእርስዎ ነው ታድያ?
አዎ በእኔ ስም ሲያኔ በሚል ስም እሺ አንዴ መስመር ላይ ጠብቁኝ።
እሺ።
እርስዎ admin የሆኑበት ቲማቲም አሁን ማንም የለም፣ እርስዎ ብቻ ነው ያሉት። ስድስት ኪሎ order ያደረጉት
እ okay እሱማ fail አደረገ እኮ አለችኝ።
እኮ ሌላ ምንድን ነው አሁን እርስዎ admin የሆኑበት ያለው ሌላው white cabbage ነው። እሱም እንደዛው ነው። እርስዎ ብቻ ነው ያሉት።
አይደለም ለምን በሀያ ሶስት ይኸውልሽ ሽንኩርት፣ ቲማቲም፣ ፓስታና እንትን አዝዤ ነበር ግን ልካ አልጣልኝም የሀያ ሶስት በሀያ ሶስት ቀን በቀን ሀያ ሶስት አፕሪል ሀያ ሶስት ማለት ነው አንዴ መስመር ላይ ጠብቁኝ።
ወደ ኩዬ የሚመጣ
ፓስታ ነው ያሉት?
አዎ ፓስታ እ ፓስታ፣ ሽንኩርት፣ ቲማቲም እና በሂዊ ካቤጅ ነው እርስዎ አይደሉም አድሚና በሂዊ ነው።
ለምን አይ በሂዊ በራሴ ነበር አድሚንም ያዘጋጀሁት።
በራሴ በራሴ በሲያኔ በሚለው ኦፕሻ ይቅርታ በጣም አራት አዎ፣ አይደለ?
አለ።
አራት ፊት አ ፓስታ፣ cabbage፣ እ ቲማቲም እና እንትን ሽንኩርት ይሄኛው የት ነበር location?
ኮዬ
ትናንት almost ነው ሁለት ቀን የተደራጀው።
አዎ አዎ ለፕሮግራም ነው ፈልገው እኔ ደግሞ እም፣ እሺ ይቅርታ በጣም አንድ ሁለት ደቂቃ ይታገሱኛል፣ መልሼ ልደውልዎት።
እሺ የድሮ ስልክ ልንገሮት።
እሺ
እሺ